ሌላው ድሬ መሶብ እሺ ከድሬ ቦርድ አይደለ ቦርደር ነበር ሰማንያ አራት አርባ ስምንት አርባ ሰባት የፍስክ አገልግል አምስት ነበረ አልደረሰልኝም ብሎ ነበረ ድራይቨሩ እኮ የደረሰው አንድ ጊዜ አስራ አንድ ታዘዘ። ስለዚህ የተወሰነች ትንሽ ጊዜ ይፈልጋል። አሁን ግን እየደረሰ ነው። እሺ እሺ እሺ እየደረሰ ነው። እሺ እሺ እሺ በቻላችሁት አቅም አፍጥኑለት እሺ
እናስጠናለን። በቃ ይወጣል አሁን።
እሺ እሺ እሺ